Hello? Hello?
hello
እሺ፣ ጤና ይስጥልኝ። ሰላም፣ ምን እንርዳዎት?
አብሮ ውስጥልን ትላንትና ስምንት መቶ ብር deposit አድርጌ አልገባልኝም። ሀያ አራት ሰዓት አለፈ። ደግሞ ሪፖርት አድርገን አላረፍ
deposit ነው እ?
deposit ነው።
አዎ በሳንቲም ፓይ አድርጌ ማለት ነው።
okay፣ ደውለው ነበር ለነሱ።
ለእነሱ አልደወልኩም። አንድ ብቻ የሆነ ዘጠና ሶስት ምናምን ስልኩ ላይ ደወልኩ፣ ዘጠና ሶስት ስልሳ ላይ ማለት ነው። እና በቴሌግራም message ላካሉን ቴሌግራም ልካለ፣ ግን እነሱ ቴሌግራም ላይ የሉም። በጣም እነሱ ዝግ ነው። አሁን ደግሞ okay።
ዝግ ነው እነሱ።
እስቲ ምናልባት እንትን ስላለ ይሆናል። እስቲ ደግመን እኛ ለእነሱ ሪፖርት እናደርግላቸዋለን። ያው ማስተካከል የሚችሉት እነሱ ስለሆኑ ለእነሱ ነው ማሳወቅ የምንችለው እኛ ነው። በዚህ ቁጥር ነው አይደለ?
በዚህ ቁጥር ነው
እሺ፣ ለእነሱ ደግሜ ሪፖርት አድርግላቸዋለሁ። አንተም ግን ጻፍላቸው፣ ካ- ካነሱልህም ደውልላቸው። እሺ።
እሺ